hello ጤና ይስጥልን ጤና ይስጥልኝ ሰላም
አለን
አቤት አቤት ዩቲዩብ ለመማር ፈልጌ ነበር okay so ብቻ ነው okay ክፍያው ስንት ነው እ? እ? ክፍያው ክፍያው እ፣ መቼ ነው የሚመዘገቡት የካቲት ሀያ አምስት ነው እስከ መቼ አ
በ credit hour ነው የሚሰጠው በ credit hour ሰባት መቶ ሀምሳ ብር ነው ለ- ሀያ credit ለ- hour ነው ያለው እሺ ሀያ credit hour ነው እሺ ይህ ደግሞ ያው እ፣ ስታባዛው almost ስንት ነው አስራ አምስት ሺህ ብር አካባቢ አይደል የሚሆነው ሀያ credit አ hour አ ነገር ግን ከየካቲት እስከ የካቲት ሀያ አምስት ድረስ የምትመዘገብ ከሆነ እህ አስር ሺህ ብር ነው የሚሆነው
ሶስት እ?
ሺህ ብር ለ- ለሀያው ሶስት አስር ሺህ ሺህ ብር አዎ አስር አስር ሺህ ሺህ ብር ብር አ፣ discount አለው ማለት ነው so okay account ይላኩልክና ምዝገባውን አድርግ ምዝገባ ሳያልቅብህ ማለት ነው okay እሺ ከአራት ቀን በኋላ አስራ አምስት ሺህ ብር ነው የሆነው ማለት ነው እሺ
account ይላክልክ ወይም እሺ አለ እኮ ላክ እዛው ላይ እኮ አለ እኮ account ኡ ላይ የት
ድረገጹ ላይ እኮ አለ ይሄንን አረ ከምንድን ያገኙት ይሄንን መረጃ
ከ- ኪራና ስራ
በኪራና ስራ አ so ያው፣ እ፣ እኮ account አለ እዛ ላይ የተቀመጠ በ account ኡ እንትን በልና አምስት ሺህ ብር የለም ግን እዚህ ጋር እ? እ?
እዚህ ጋር የለም ምን ላይ
ኪራና ስራ ላይ የለም
ኪራና ሱራ ላይማ አሀ፣ ከነ- ከቲክቶክ ላይ ነው ያየከው አ እሺ አንድ ጊዜ በቃ እሺ ሆልድ አድርገኝ አንዴ ቀን አንዴ አንዴ
ሆልድ ላድርግ
ባኪ እሺ አካውንት አላ
ወይ ልክ ላለሁ አሁን እሺ